ይኖራል። ግን
hello hello
አቤት።
hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን ደህና እግዚአብሔር ይመስገን። ከቤት ቤት ነው የምደውልልህ። ራሂል ነኝ።
እ የት ልጅ?
አዎ እሺ በሱ ቤት ላይ አስራ ስድስት ሺህ withdraw አዘህ ነበረ።
እ የት ላይ? አዎ አስራ ስድስት ሺህ withdraw አዘህ ነበር።
አዎ ወደ ስንት የዘጠኝ ቁጥር አርባ- ነበር? ወዴትኛው ቁጥር የዘጠኝ ነበር አርባ- ያዘዝከው?
ያዘዝኩት ወደ ዜሮ ዘጠኝ አስራ አምስት ቤት ዜሮ አንድ ያዘዝኩት አስራ ሁለት ወዴት?
ሀያ ስምንት
አይደለም ዜሮ ዘጠኝ አስራ አምስት ነው እኮ አስራ አምስት ዜሮ ዜሮ አንድ አዎ አስራ ዜሮ ሁለት አንድ ሀያ ስምንት ዜሮ አንድ አስራ ሁለት ሀያ ስምንት አዎ ጋሻው መርሻ በላይ ነህ።
ያሻው መርሳ በላይ ነው። አዎ እሺ እሺ። ያው አሁን approve እሺ፣ አድርጌልሃለሁ። እ የተለያየ ቁጥር ስለሆነብኝ ለማጣራት ያህል ነው የደወልኩት።
እሺ እሺ እና- እሺ approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል።
እሺ thank እሺ መልካም ቀን። እሺ